ሄሎ ሄሎ ሶር እሺ እ፣ አንድ ኪሎ ጎደለ መጥቶ ነበረ። ሰላማዊት አሚር ነው ዛሬ ያደረሰላት እና
ምንድን ነው ጥቅል ጎመን ፌስታል ኪሎ ጎደለ።
ፌስታል ውስጥ ያለው ቁጥር አራት ብቻ ነው አለች እና አንድ ይጎላል። አንድ KG የታዘዘው አልመጣልንም አለች።
እሺ፣ እሺ complain ውስጥ አስገባች እሺ ሶል እና ደግሞ ሌላ complain ማለት ነው ሶል አንድ
እሺ
ያብ ጸጋ የሚባል customer ነበር እና ሌላ group ላይ የማያውቃቸው ሰዎች ላይ ገብቶ እርሱ ግን የፒክአፕ አስር ብር ከፍሎ ነው order ያደረገው
እሺ እና እሱ ልጅ አልመጣልኝም እያለ ነበር። እሱንም complain አስገብቼዋለሁ። ይሄድለታል አይደለ?
አስገብቼ ነው።
ይሄድለታል።
አዎ አዎ እሺ እሺ ሶል ቻው። እሺ።